ጤና ይስጥልህ።
ሄሎ ጤና ይስጥልህ። እንደመኘችን ይሰማዎታል አሁን?
አሁን ይሰማኛል። ኦፍ ኢጃን ኦፍ ኢጃን ባርና ሬስቶራንት ኦኢጃን
ኦፍ ኦፍ ኦ ኦ
እሺ።
ኤፍ ኤፍ
ጂ
ጂ
ኤ
ኦፊጃን ነው ያሉት።
ኦፍ ኢጃን አ እሺ፣ የእርስዎን ስም ይነግሩናል።
ስሜ ነው የእርስዎን ስም ይነግሩናል። ደንበኛችን የደዋይ ስም ሲፈን ኢቲቻ ሲፈን ኢቲቻ
ሲሳይማ
ሲፈን ሲፈን ኢቲቻ
ሲፋን ነው ያሉት።
አ ሲፈን ሲፈን
ሲፈን
አ ሲፈን
እሺ፣ ስልክ ቁጥር የደወሉበት እናያዛ
አ አ
ስልክ ቁጥር የደወሉበት እናያዛ ደንበኛችን አ አ አ አ አዳማ ምኑ ጋ ነው?
ዱቄት ዱቄት
ዱቄት ምን ፋብሪካው ነው?
አ አ ዱቄት አ
ለመጀመሪያ ጊዜ ነው የሚጸዳለት?
አ አዲስ ቤት ነው
እሺ፣ ለመጀመሪያ ጊዜ ነው የሚጸዳው አይደል?
አ አ
እሺ፣ መዝግበን ለጽዳት ክፍል እናስተላልፍልዎታለን። ሌላ መረዳት ነገር አለ? ስለደወልን እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።